Hello እንዴት አላችሁ?
እግዚአብሔር ይመስገን።
ኮሮላ የሆነ ኮሮላ አይቼ ነበር B zero አንድ ቤት
ምን አይነት ነጭ ነው? ሁለት ሶስት ሁለት ታኪ ሁለት ሺ ሰባት አለ ሁለት ሺህ ሰባት
ስንት ነው የሚባለው?
በባንክ ነው በ cash በባንክ ሀያ ሰባት ሀምሳ OK። እሺ የት ነው ዜሯችሁ?
መስቀል ፍላወር
OK እሺ። በዚህ በአፍሮ ምናምን በኩል የሚገባው ቤት ነው እ አ በ- አዎ በአፍሮ ሊንክ መግቢያ አፍሮ ሊንክ። እሺ እሺ፣ መጣ መጣ። እሺ እሺ